ሰላም ቤተሰቤት ራሄል ነኝ። እባኮ ምን ልርዳ።
እንዴት ዋልሽ? ሰላም ነው?
እግዚአብሔር ይመስገን።
አሁን አምስት ሺህ ብር ዊዝዶ አድርጊ በዚሁ ስልክ ወደ ቴሌ ብሬ እሺ እናንተ አልከፋልኝ።
ኮምፒውተር- አዎ እሺ እሺ። እንዴ በዚህኛው ነው አይደለ በደወልክበት?
አዎ ቴሌ ብሬም ራሱ ነው።
እሺ ዛሬ ነው ውጅራ ያረካው?
አሁን እሺ አሁን ገብቶልሃል። እሺ check ማድረግ ትችላለህ።
thank እሺ ስለደወልክ እናመሰግናለን። መልካም ቀን።
ለሁላችን አሜን።